hello hello hello አይሰማም ምንድን ነው ምንድን ነው
ይሰማል ኧረ
እሺ ማን ልበል ይሰማል መሰረት ነኝ አልኩ አልሰማህም መሰረት እንዴት አለብኝ ምንድን ነው
አንተንማ እየሰማሁህ ነው አንተ ነህ እኮ አልሰማኝም አለ የምትለኝ እሺ ስሚኝማ አስራ ሰባት ሁለት ወር ደግሞ አስራ ሰባት አስራ አራት አስራ ሰባት ሰላሳ እና አስራ ሰባት አርባ ስምንት ሁለቱም የሚሄደው ቡልቡላ አካባቢ ነው እና አንካ መሰለወር ነው አንካ ኬኬፍሲ ነው ሁለቱንም ይናርግ አስራ ሰባት አርባ ስምንት እና አስራ ሰባት አላሳ አዎ ይትባረክ እሺ ቴ አረገው አረገዋል ደርሰዋል እንዴ ቤ እ?
ቴ ደክታል ኧረ ጣም ተናሬ ነበር ግን እስካሁን አልተደረገም ብላ ራሱ ይላል
እኮ ምናልባት ልክ ስል ለማን ነገርኩት ባርክ ለፋሲካ ለፋሲካ ለራሱ ነው የነገርኩት ውይ እንደዛ ለሱማ ለኛ ነዋ ፒን ማሳወቅ ያለብን እሺ እሺ እሺ መሲ አሳውቅ እሺ በቃ እንትን አዩና የሚያስጨምር ከሆነ እጨምራለሁ ፊስ እሺ እሺ